ሄሎ ሄሎ፣ ጤና ይስጥልኝ። ይሰማል?
ያው ይሰማኛል። እኔ እሺ፣ Donkey Tube ላይ ነው የደወሉት። መለስ ዳዊት
apply ለማድረግ ነበረ ስራ እንዴት ማድረግ እችላለሁ? link ኡ እምቢ አለኝ ቪዲዮን አይተውታል?
እ
ቪዲዮን አይተውታል ሙሉ አ አይቼዋለሁ። link ኡ ውስጥ እምቢ እና አለኝ link- እ እንትን አለ። link ኡ ሲደርስ እምቢ አለኝ።
portfolio የሚለው link ላይ ሲደርሱ
በአካል ምን- ቢሮ ሄሎ
ወይ ይሰማል። በአካል ምን ሲሆን ነው እምቢ ያሉት?
እ link ኡ ላይ ሲደርስ ስም ምናምን እ ኢሜይሌን ምናምን ልኬያለሁ፣ ጨርሻለሁ።
ተስተካክሏል። አሁን portfolio የሚለውን እ ለካሜራማኖች ለኤዲተሮች ምናምን ነው የሰሩት ቪዲዮ ካለ የቪዲዮ link እንዲያስገቡ አዎ።
የሚጠይቀው እና አ አ እሱ ካለ ደ- ያንን ማስገባት ይቻላል። ካለ ዝም ብለህ አ ሳታስገባው ማለፍ ትችላለህ።
እምቢ ሲለኝ እ አሁን ነው የ- ተስተካክሏል። ዛሬ ሞክረዋል።
አይን እኔም ሞከርኩኝ።
መዝግቤበታለሁ እኮ ታዲያ ሞክረው። ተስተካክሏል።
እሺ እሺ፣ ሞክራለሁ። እሺ፣ አመሰግናለሁ። ኩከር አለ በኩከር